ሄሎ
ሄሎ ወይ ወይ ሰላም ነው አለን አለን አለን እኔ የምልሽ ወይ እንትን ቤት ቤት ላይ ብር ልኬ አልገባኝም እስካሁን እና ቅድም አምስት ሰዓት ነው ስድስት ሰዓት ልኬ
okay deposit ነው አይደለ አ
እሺ እየላክንላቸው ስለሆነ ትንሽ ታገሱን እሺ ምኑን ነው የምትሉት?
እ deposit message ኡ ልክልኝ ቴሌግራም ላይ አዎ ልኬያለሁ እኮ ብዙ transaction ስላለን እየላክንላቸው ስለሆነ ትንሽ ጠብቀን እሺ እኮ ስንት ሰዓት ነው የምጠብቀው? አሁን ያው እኮ ሌላ ቻፖች እኮ ነው ያልመለሱልን ከኛ side ሳይሆን በቻፓ በኩል ነው እና እ እ ቻፖች ስላልመለሱልን ነው።
እሱ ይቆያል። አሁንሽ
እ ይቆያል።
ትንሽ
ቻፓ ምን system ችግር አለ እንዴ?
አዎ ቸ- system ኣቸው fail አድርጎባቸው ነው
አሁን ተስተካክሏል አይደል? አሁን እኮ ዲ- መቶ ብር ዝም ብዬ ስሞክር ፖሊስ አደረገልኝ።
ዲፖዚት በቴሌ ብር።
ያደርጋል አሁን የተ- በፊት የተደረገው ግን እ ገና እንትን እያለ ነው እሺ አስተ- እየላከልን አስተካክሉልናል፣ እንጫወትበት፣ እንበላ እ እሺ፣ እንድንበላ አፈልጉም፣ እንድንበላ አፈልጉም እንዴ?
አባ እንልክልሃለን እሺ ሻፌ